አውሬ በላችኝ ሄሎ ሰላም ቃል ኪዳን ከቤት
እሺ እሺ ምንድን ነው የሚለው የሾፑ ስም አዳማ አስራት ነው አዳማ ፍቅር ምን ቀበሌ አስራ አራት አዲስ ሾፕ ነው።
በዛ ላይ ነው ማገኘው አጥቼው እኮ ነው በዛ በሚለው እ፣ ቀበሌ አስራ አራት በሚል ሌላ እንትን አለ
አይ የለውም ቀበሌ አስራ አራት ብሩኬን ጠይቂ።
ኦኬ እሺ